ሄሎ
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ማክስማት ራይ
መነሻ በዋ- ባሎኒ ሆቴል
ባለውን ሆቴል ከዛ ወዴት ነሽ?
ወደ አስራ አንድ ቀበሌ ታገዝ ህንጻ እ?
ታገዝ ህንጻ
ታገዘ ህንጻ።
አዎ።
እሺ እንልክልሻለን።
በጣም እየቆያችሁ ነው ግን
አዎ፣ ትንሽ ቢዚ ስለሆን ነው። አሁን ግን እልክልሻለሁ። እሺ